እንደዛ ነው። hello ሰላም ነው። password ጠፍቶኝ ነበር።
password ከጠፋብህ forgot password የሚል አለ አይደል? ከዛው ስር login ከምትልበት ስር
አዎ እሷን ትነካለህ። ከዛ በኋላ ራሱን ስልክ ትሞላዋለህ። እጅ ላይ ያዝከውም ማለት ነው። የቤት ቤት የምትጠቀመው ማለት ነው። ተመሳሳይ ነው። ራሱ እንዲላክልህ የምትፈልግበት ስልክ አለ አይደል? እሱ የቤት ቤት account ለመሆን አለበት። እዛ ላይ ትሞላዋለህ እሱ
የሚላክልኝ እና መሞላው forgot password ካልክ በኋላ የሆነች box ትመጣለች አይደል? የያዝከውን ስልክ ቁጥር ነው የምትሞላው እዛው ላይ የቤት ቤቱም ማለት ነው።
okay የከፈትኩበትን አዎ ተመሳሳይ ነው መሆን ያለበት። የምትጠቀመው ስልክ message የሚላክልህ ስልክ እና ቤት ቤት የከፈትክበት ማለት ነው።
okay ሶስቱም ተመሳሳይ ነው መሆን ያለበት። እሱን ስልክ ከሞላ ይላክልሃል password። የላከልህን እንደ አዲስ password መጠቀም ትችላለህ ማለት ነው።
ኦኬ እሺ።
እሺ፣ እሺ።